Hello ሰላም ጤና ይስጥልን።
Hello ሰላም ጤና ይስጥልኝ። ተቋርጦብኝ ነው።
Okay እሺ
ለመመዝገብ ነበር ለነገ አስራ እንጂ አስራ አንድ ሰዓት ይቻላል። ስም ማን ልበል?
አማኑኤል
እሺ አማኑኤል ማን?
ወልደ ገብርኤል
እሺ ስ- ስንት ትኬት ነው?
ሶስት ትኬት
እሺ normal ነው VIP?
normal
እሺ እሺ መዝግብ ያለውን እሺ፣ 11 ሰዓት ላይ ነው የሚጀመረው። ኢንተርኮንቲኔንታል ሆቴል ነው። ክፍያውን እዛው ሲመጡ መክፈል ይችላሉ።
እሺ አመሰግናለሁ።
እሺ አመሰግናለሁ።
text ይገባልኛል?
እ?
text አሁን ይገባልኛል?
text ሳይሆን ስምዎትን ሲመጡ ይነግሩናል። ኦልሬዲ ሬጂስተር አድርጋል።
እሺ እሺ እሺ